የነበርኩኝ እግዚአብሔር ጤና ይስጥልኝ።
አብሮ ይስጥልን።
ICL ነው።
ICL አይደለም ICMC ነው
ICMC ነው ደንበኛችን።
እ እ ICMC ነው።
አ
እሺ ደንበኛችን ከአሪፍ ፔይ ነበር ምንደውልሎት እሺ እ POS ማሽናችን ላይ transaction እያየን አይደለም እና ምናልባት ያጋጠመው ችግር ካለ ለመጠየቅ ምንም ነበር።
ያጋጠመው ችግር የለም እናት እኔ እየ- እየሰራ እንደሆነ ነው የማውቀው።
እሺ ደንበኛችን ምናልባት ችግር ካጋጠሙት አይ ምንም ችግር ዘጠና ሶስት ዘጠና አላጋጠመም።
አምስት ላይ ደውለው ሊነግሩን ይችላሉ።
እሺ እሺ እሺ ደንበኛችን መልካም ቀን ይሁንልዎት።
እሺ እሺ